አዎ ናትናኤል ማክሰኞ ይመቻል?
ማክሰኞ አዎ ይመቸኛል።
በጣም ስምንት ሰዓት ከሩብ ላይ ሀያ ሁለት ስምንት ሰዓት ከሩብ ላይ አ ሀያ ሁለት ጎላጎላ አጠገብ ኖ ፕላዛ ህንፃ ላይ ሰባተኛ ፎቅ
text ታርግኛሽ በጣም ረዘመብኝ።
ቴክስት ሀያ ሁለት ላድርግልህ።
ጎላጎል አዎ ጎላጎል ህንጻ አጠገብ
ኖ ፕላዛ ህንፃ ላይ ሰባተኛ ፎቅ ሰባት ዜሮ አንድ
Okay። እሺ text ታርግልኝ ደስ ይለኛል። በዛ እሺ ቴሌግራም ላይ map location ልክላለሁ። thank